ጤና ይስጥልኝ ሁሉ ስፖርት ባኮም ለዶ
አሁን ሰባ ስድስት ቤት ቁጥር ሰተሽ ነበረ ሰባ ስድስት ቤት ቁጥር ሰተሽ ነበረ ላክልኝ ብለሽ እሺ
ሰባ ስድስት ሰላሳ አስራ ኑ አስራ አስራ ስድስት ሰላሳ ዜሮ ስድስት አይደል ያልሽኝ?
ሰባ ስምንት ሰባ ስምንት ነው ያልሽኝ?
አዎ okay ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት አዎ አየሽ። እሺ በቃ ተሳስቼ ነው።